Hello hello hello hello ሄሎ
ሄሎ አይሰማም?
ይሰማል። አምሳ ሰባት ሰላሳ ማነው ከተተ አስገብተውብኛል። በእናትሽ አውጭልኝ። ሶስት ኦርደር ነው ሀምሳ ሰባት ያዝኩት። ሀምሳ ሰባት ሰላሳ ሰላሳ አዎ
እሺ ንገረኝ የያዝካቸውን ሁለት ኦርደሮች ሶስት ከዚህ ኦርደር ይዣለሁ።
ተደውሎ ነው እ፣ ተደውሎ ያስገቡብህ አስተኔ ተራራ አይ አልደወሉም አልደወሉም፣ ዝም ብለው ነው ያስገቡብኝ።
እሺ ንገረኝ ኦርደር ነበሩት ሁለቱ ሀምሳ ሰባት ሰላሳ
ሀምሳ ሰባት ሰላሳ አዎ ሶስቱን እሰራዋለሁ። ዜሎ ሀምሳ ሰባትማ የሚወጣልክ ነው እየሰራ ያለውን አዎ።
ንገረኝ
እየሰራ እየሰራ ያለውን ንገረኝ
ሀምሳ ስድስት ሰባ ስምንት ነው። ሀምሳ ስድስት ሰባ ስምንት
ሀምሳ ስድስት ሰባ ስምንት እና እየሰራሁት ነው። ሌላ ሁለት አለኝ፣ እነሱን እሰራለሁ።
እኮ ንገረኝ አንዱን እሺ የምታወጭልኝ ነው?
የምታወጣልኝን ነገርኩ የምትሰራውን አንድ ነገርከኝ አንድ ድጋሚ የምትሰራውን ንገረኝ ማነው ስምህ
ሀምሳ ሰባት ሀያ ስምንት ሀምሳ ሰባት ሀያ ስምንት ሀያ ስምንት ማነው ስምህ ማነው በስፋት ስምህ በስፋት እሺ በስልክ ቃል ጠብቀኝ አንተ እንዴ ሌላ በስፍቃድ ወይ ወይ አስጥቼዋለሁ። እሺ የሲምፕል ቢስትሮን ሀምሳ ሰባት ሰላሳ አዎ አዎ እሺ አመሰግናለሁ አስጥቼ እሺ አባት